Hello አቤት።
ሰላም ጤና ይስጥልኝ።
አብሮሽ ጋር አለን አድራሻችሁ የቱ ጋር ነበረ? እዚህ እንትን ጋር ደርሼ ነበር፣ የሳት ፋርማሲ ጋር ደርሼ ነበር።
ወደ ታች ወረድ በል። አፍሮሊንክ መኪና መሸጫ ከሚለው ከናዝራ ወደ ታች ውረድ።
ከናዝራ ሆቴል ከድሪም ላይነር ነው ናዝራ።
ድሬምንም ዝቅ ብለህ ናዝራንም ዝቅ ብለህ እሺ ናዝራንም ልለፈው።
አዎ ትንሽ ስታልፈው እ፣ እ።
በዚህ በስተቀኝ በስተግራ በኩል አፍሮሊንክ መኪና መሸጫ የሚል አለ። በሱ በኩል ግባ። Backyard ካፌ።
okay እሺ። ጫፍ ላይ ያለው አፍሮሊንክ ነው የሚለው።
አዎ አፍሮሊንክ ይላል። በሱ ቅያስ ነው የምትገባው።
እሺ እሺ።
እሺ።